Hello? Hello?
ይቅርታ ይቅርታ አይ- አይዞት።
እና ላይ ታውቂያለሽ
አይዞት። ወይ ድጋሚ ደግሞ ተረጋግተው።
እሺ ችግር የለውም እሺ።
እሺ እንትን የኦንላይን ትምህርቱን እንትን እ፣ ለ- እንትን ለማለት ነበር መረጃ ለመጠየቅ ነበር ፈልገው።
እም፣
እሺ። ስም ማን ልበል?
ተስፋ
ተስፋ ማን?
ጋሻነህ
ስልክ ውሰድ 09
አስራ አንድ 11 አስራ ሁለት 12
እ፣ አርባ ሰላሳ ስድስት 40
ሰላሳ ስድስት
36 ነው። እሺ። አድራሻ የት ነው?
እ፣ እዚሁ አዲስ አበባ ነኝ ግን ማስታወቂያው ምን ላይ ነው ያዩት?
ምን ላይ
ኦንላይን ነው ትምህርቱን መውሰድ የፈለጉት?
የኦንላይኑን ነው የፈለግኩት። አዎ።
ትምህርቱ በኦንላይን ከሆነ ኮሜዲያን እሸቱ የሚያስተምረውን video link በሳምንት ለሁለት ቀናቶች እኛ እንልክሎታለን።
እህ፣ ማየት ከጀመሩበት ሰዓት ጀምሮ link ኡ የሚያገለግለው ለሀያ አራት ሰዓት ብቻ ነው። ከዛ በኋላ link ኡ ይጠፋል።
እሺ እሺ።
በሳምንት አንድ ቀን ስለ ትምህርቱ ጥያቄ ካላችሁ ከኮሜዲያን እሸቱ ጋር Google meeting ይኖራል። ጥያቄያችሁን እዛ ላይ ማቅረብ ትችላላችሁ።
Okay okay።
ትምህርቱ የትኛውም- የሚሰጠው አጠቃላይ የሀያ ሰዓት ነው። ክፍያችን አስራ አምስት ሺህ ነው።
Okay okay። ሀያ ሰዓት አዎ
እሺ። እ፣ ምን በምንድን ነው በ Zoom ነው ወይስ በቪዲዮን በመላክ ብቻ ነው?
አይ link ነው የምንልክላችሁ፣ video link። ጥያቄ ሲኖር ብቻ ነው Google meeting የሚኖረው።
በቃ ጥሩ። እሺ በቃ ስለዚህ እ፣ ምንድን ነው ማድረግ ያለብኝ?
account ነው እልክሎታለሁ። በዛ ማስገባት ትችላለህ።
እሺ በዚህ ቁጥር እስኪ text አድርግልኝ።
እሺ ስለደወሉልን አመሰግናለን። መልካም ቀን።
እሺ